Hello hello Hello አቤት ከቢሮ ነበር የምደውልልህ።
እሺ ይቅርታ ስምህን ማን ልበል?
ሀብታሙ ሀብታሙ አ እ ዜና የሚል customer አለን እና አ እሱ ሰውዬ እየደወለ ነበር። አሁን order ኡን አንተ ነህ ያስክለት እና እየመጣው ነው ምናምን ብለህ ብትደውልለት።
PDF ነው የት ነው እኛ አለ ጀሞቴሌ ነኝ አለ PDF ነው። አዎ ጀሞቴሌ ነኝ አለ
ም- እዚህ ጋር የተሞላው location ት- ትክክል አይደለም።
እኮ አይ ለዛ ነው ብዬ ነው ጀሞቴሌ ከሆነ ግቢ ውስጥ ደርሼ ልደውልልህ ብዬ ነው
አይ አሁን በጣም እንትን እያለ ነው ሰውየው። እስካሁን ቆየብኝ እያለ እየጮኸ ነው። እባክህ አሁን ደውልለት፣ እሺ ደውልና እየመጣው ነው እዚህ ቦታ ነኝ ምናምን በለው።
እሺ እሺ
ኦጌሮ ሲነጥቃቸው የሲቲ